የደርሽ ምክትል አፈ ጉባኤ ቢሮ እንዴት አደርሽ ማዘ?
እግዚአብሔር ይመስገን። ደህና አደርሻል?
አለ አለቃለች አዎ እንትን ተይልኝ መሲ አልጠይቀቻት መሰለኝ። አካውንቲንግ ትሰጫታለሽ
እሺ ንገሪ ልንገርሽ።
ነው ቴክስት አድርጊልኛለሽ።
ቴክስት የለውም ስልኬ ቴክስት ልንገርሽ።
ቆይ እሺ እስክሪብቶ ላዘጋጅ። እሺ ንገሪ።
ሴትዮዋ ተጨቃጨቀችኝ። አንድ ሺ
ቆይ አንድ ሺ አስራ ዘጠኝ አስራ ዘጠኝ ዘጠና ዘጠና ሀምሳ አራት ሀምሳ አራት ሰባት ሰባት
ሰባት ሰላሳ ስድስት ሰላሳ ስድስት አራገማ ይላል።
አንድ ሺ አስራ ዘጠኝ እም፣ ዘጠና እም፣ ሀምሳ አራት እም።
ሰባት ሰላሳ ስድስት አዎ፣
ግርማ እሺ እሰጥልሻለሁ